hello ጤና ይስጥልን ችብችብ።
hello hello አቤት፣ ጤና ይስጥልን ችብችብ። እኔ የደወሉት ምን ልርዳው?
ጤና ይስጥልኝ። price ኣችሁ ተመሳሳይ ነው እንዴ? ሁሉ
የምን ምን አይተን ፈልገው ነው? ለምሳሌ delivery delivery
delivery ነፃ ነው እኮ።
አዎ፣ ማ- እንዴት ነው አሰራሩ? መጀመሪያ order አድርጌ ነው እናንተ ጋር የምደውለው ወይስ እናንተ ናችሁ ገዝታችሁ ይዛችሁ የምትመጡ?
ሳይሆን ችብችብ የሚለውን app አውርደውታል?
አይ አላወረድኩትም። ኦ መጀመሪያ ማውረድ አለብኝ።
አዎ መጀመሪያ እ, ያወርዳሉ እሱን።
okay፣ ስለዚህ ከዛ የእናንተ በኋላ- እንትን ላይ ብቻ ነው order የማደርገው ማለት ነው።
አዎ ከዛ በኋላ okay።
እዛ ላይ የሚፈልጉትን አይተም ያስመርጡታል ከነዋጋው።
okay okay፣ ገባሁ።
ነፃ delivery ነው።
እሺ